እንደነበር እንደ አምቡላንስ
አዎ እንትን ታካሚ ነበረኝ ከ እንትን ሆስፒታል አዲስ ቤት ወደ ዘውዲቱ okay። አዎ አሁን ለ admission አዎ አዎ pediatric I mean neonate ነች አይደል?
አዎ አዎ ተደውሎልኝ አሁን ነበረ። baby ሊዲያ ነው።
baby ሊዲያ አዎ confirm እያረኩኝ ነው ዘውዲቱ ደውዬ እና መቀበላቸውን ላረጋግጥ መልሼ እደውልላቸዋለሁ። እየደወልኩላቸው አልተቀበለውም እንደ እስካሁን እርግጠኛ አይደለሽም?
አዎ confirm እያረኩ ነው። የት መቀበላቸውን ገና እየጠየኳቸው ነው።
አይ ተቀብለዋል፣ ችግር የለውም ብለው ነበረ እነማን
ዘውዲቶች።
እኮ እኔም እሱን ነው confirm ማረገው። እሱን ለማረጋገጥ ነው ምደውልላቸው።
እሺ እና ገና እየደወልሽ ነው?
አዎ እየሞከርኩላቸው ነው። መስመሩ ስለተያዘብኝ ነው እደውልላቸው።
የምንድን ነው? okay የእንትኑ normal ቁጥራቸውን ልስጥሽ ወይ?
የትኛውን እስቲ ንገረኝ። እሺ እ አይሰራም ሲሉ ነበረ መጀመሪያ።
እስቲ እስቲ ልቀበልህ።
እሺ ዜሮ ዘጠኝ አስራ አንድ
okay ዜሮ ዘጠኝ አስራ አንድ ዜሮ አንድ ሰማንያ አራት አርባ ሁለት ነው።
አይደለም ቆይ እንዴ እሺ
አስራ ዜሮ አንድ ሰማንያ አራት አርባ ሁለት ዜሮ አንድ ሰማንያ አራት አርባ ሁለት በቃ እሱ ስለተያዘብኝ ነው እደውልልሃለሁ መልሼ።
እሺ ደውልልሽ እሺ እሺ